ጤና ይስጥልኝ አሪፍ ቤት ነው የምንገኘው።
ጤና ይስጥልን። እንትን ተመላሽ ብር ነበረኝ እና ጠዋት ደውላችሁልኝ ነበረ።
okay ማን ልበል ስሞትን?
አብዱራህማን
አብዱራህማን እ
እም ምን ነበር አል- የገጠሞት?
አልገ- አልገባልኝም እኔ account ላይ ገና እን- check እና ከገባ ለመልሰ ደውልልኝ ብላችሁኝ።
እሺ አንዴ መስመር ላይ ጠብቆኝ።
እሺ
ይቅርታ መስመር ላይ ስላስጠበቅ ነው መልሰን እንደውላለን። check ችግር አድርገን የለም። እሺ እሺ